ጤና ይስጥልኝ የኢትዮ የበረራ መረጃ ማዕከል እባክዎት ምንድን ነው የሚያደርጉት?
ሰላም እንትን ትኬት ለመቁረጥ ለነገ ፈልጌ ነው እዚህ ወደ ደሴ ማለት ነው። አዲስ አበባ ነው ያለሁት። አዎ ኮቻ።
እሺ መሄጃ ብቻ?
አዎ ለመሄጃ ብቻ።
እሺ ለስንት ሰው ነው የፈለጉት?
ለነገው ለነገ ሁለት ሰዓት ነው የፈለኩት።
እሺ፣ ስንት ሰው ነው የሚሄደው?
አንድ ሰው።
እሺ አንድ ደቂቃ ታገሱ ይልዎት።
OK እሺ። አምስት ደቂቃ ታገኛለህ። እንዲያው ከባይስ ላይ ማን ያገኘ ነው? እሱማ ከባይስ ነው ያገኘ ነው።
እሺ የጧት በረራ ነው የፈለጉት አይደል?
አዎ ጠዋት ሁለት ሰዓት ነገ ላይ የቀሩት ሶስት በረራዎች ናቸው። ሌሎቹ ሙሉ ሲሆኑ ዘጠኝ ሰዓት ከሀምሳ ይቅርታ ሰባት ሰዓት ከሀምሳ ዘጠኝ ሰዓት ከሀምሳ ዘጠኝ ሰዓት ከሀያ ሰላሳ አምስት ነው ያሉት።
እ እ እ ከሰዓት በኋላ ማለት ነው።
አሁን ሁሉም ከሰዓት ነው እና ደግሞ እ፣ አንዱ ብቻ ነው እ፣ አንዱ ቢዝነስ ነው እሱኛው አምስት ሺ ስምንት መቶ ሀምሳ ሁለት ብር ሲሆን ሌሎቹ economy class ናቸው ሶስት ሺ ሰባት መቶ ሰማንያ ሁለት ብር ናቸው።
እ፣ ለነገ ዘጠኝ ሰዓት ከምናምን ዘጠኝ ሰዓት ከሰላሳ አምስት እና ዘጠኝ ሰዓት ተኩል ተኩል ዘጠኝ ሰዓት ከሰላሳ አምስት ምናምን ላይ ነው ያለው አዎ ዘጠኝ ሶስት ሺህ ሰዓት ተኩል ምናምን እና ምናምን የጠዋቱ ሞልቷል።
አዎ
በቃ እሺ። እ፣ የስንት ሰዓቱ ይሆን? የዘጠኝ ሰዓቱ ይሁን። እሺ አይ thank you የኔ አባት።
እሺ ተደውሎ ስለዚህ እናሳውቃለን አሁን መልሰን።
እሺ እሺ ደውሉልኝ
እሺ ኖርማል